ሄሎ
ሄሎ ሄሎ፣ አይሰማም?
ሰላም ነው። እንዴት ናችሁ?
እግዚአብሔር ይመስገን።
እንትን አገናኘኝ እስቲ መኪኖች አሉንና
እሺ የሚከራዩ ለ rental የሚሆን long base አለን።
እሺ፣
የሚመለከተው ክፍል አገናኘኝ እስቲ።
ለመመዝገብ ነው።
አዎ ለመመዝገብ ነው።
እሺ እ፣ በመጀመሪያ እ፣ የዲያማት driver ስዌፑን application ን Install አድርገው እዛ ላይ መመዝገብ ይችላሉ።
ምን install አድርገን?
እ፣ አዲያማት እ፣ trip driver የሚል አለ
እሺ Play Store ላይ እሱን install አድርገው እዛ ላይ document ኦችን አስገብተው register ማድረግ ይችላሉ። Application ኡን install ያድርጉና ወይ መልሰው ይደውሉልኝ እያንዳንዱ step እንትን አሳውቆታለሁ።
የት ነው office ኡ ያለው? የት ነው?
ሀያ ሁለት አዲስ ስቴዲየም ጋር
በቃ በአካል መምጣቱ ይሻላል።
ይቻላል።